ሰላም ጤና ይስጥልኝ።
hello
ሰላም ጤና ይስጥልኝ።
ሰላም ደህና ነሽ?
ሮዛ
አዎ ሮዛ ነኝ።
ከዊ ፕላስ ሶሉሽን ነበር የምደውልልሽ።
ቤታሽ ምን አልሽኝ?
ከዊ ፕላስ ሶሉሽን
okay እሺ።
ባለፈው application አችን ላይ ተመዝግባችሁ ነበር አይደል? ሄሎ ሄሎ ሄሎ application አችን ላይ ተመዝግባችሁ ነበር አይደል? ባለፈው
እ ምንድን ነው ስልክ ሲቀሳኝ ቆንጆ ዊ ፕላስ ሶሉሽን በ agent ኦች መታ application ነው እና ስልካችሁ ላይ download አድርጋችሁ ተመዝግባችሁ ነበር አይደል?
ልደውልልሽ እሺ እና እ ማለት ከተመዘገብኩኝ ማለት ለማለት አሁን system አችን ላይ እንደተመዘገባችሁ ነው የሚያሳየው እና እኔ ደግሞ system ኡ ላይ ለመሙላት ትክክለኛ መረጃ ልሞላ እየደወልኩ እየጠየቅኩ ነበረ።